ሄሎ
ሄሎ ሰላም ጤና ይስጥልን። አብዱል መንግድ ከዊፕላስ ነበር ምደውልልህ። የእኛ መተግበሪያ አውርደህ ነበር?
አ ለአሽከርካሪነት ነው ወይስ ለተጠቃሚነት? እሺ አንተ የተመዘገብከው አሁን አሽከርካሪዎችና አገልግሎት ሰጪዎች የሚመዘገቡበት ላይ ነው እና ተጠቃሚ ከሆንክ ዊ ፕላስ solution user የሚል አለን እዛው ላይ ማለት ነው Okay እና እሱን አውርደ የምንሰጣቸውን አገልግሎቶች እንዲሁም ከሶስት መቶ ሀምሳ በላይ game ኦች አሉን። ሌላው ደግሞ አሸናፊ የሚያደርገን referral code እዛው ላይ ታገኛለህ ማለት ነው።
Okay እሺ እሺ አመሰግናለሁ። እሺ መልካም ቀን።